አማሌሌሌሌን አማሌሌ አማሌሌሌሌ ብርቱካኔ እባክሽ ነይልኝ ሰቀቀኔ እንዲህ ያለ ነገር የኔ አበባ የጠፋ ለመላ የኔ ቆንጆ የጠፋ ለመላ የኔ አበባ እንዴት ይለያል የኔ ሸጋ ሰው ሳይጠላላ የኔ ቆንጆ ሰው ሳይጠላላ የኔ አበባ እሄድ እሄድና የኔ ሽጋይ እላለሁን ቁም የኔ ቆንጆይ እላለሁን ቁም የኔ አበባይ አይጣል ይሏል እንጂ የኔ ሽንጋ በፍቅር አይስቁም የኔ አበባ በፍቅር አይስቁም የኔ ቆንጆ አማሌሌሌሌ አማሌሌ
አንገቱ ይመስላል ቆንጆ ቆር ያለው ሰማያ ሸጋ ቋር ያለው ሰማያ ቆንጆ እሱን ለማየት ነው የኔ አበባ መውጣቴ ገበያ የኔ ሸጋ መውጣቴ ገበያ የኔ አበባ ልቤም ቆላ ወርዶ ናንተ ሸጋ ጥጥ ይፈለቅቃል የኔ አበባ ጥጥ ይፈለቅቃል የኔ ቆንጆ ከወደዱ ወዲያ የኔ አበባ ምን ያሞላቅቃል የኔ ሸጋ ምን ያሞላቅቃል የኔ አበባ
አውቄ ብሻለሁ የኔ ቆንጆ ይህን ችላ ማለት የኔ አበባ ይህን ችላ ማለት የኔ ቆንጆ
አውታታ ክርታታ የኔ ሽጋ አረኩት ለማለት የኔ ቆንጆ አረኩት ለማለት የኔ አበባ
አይ ሰማይ ደም መሰለ ሊነጋ ሌሊቱም ሰማይ ደም መሰለ ሊነጋ ሌሊቱም ጭንቄ ነው ጥቤው ካንቺ መለየቱ ጭንቄ ነው ጥብነው ካንቺ መለየቱ አሳ በላሻለሁ አባይ ዳር ነው ቤቴ አሳ በላሻለሁ አባይ ዳር ነው ቤቴ ዶሮ መረቅማ ከወዴታቴ ዶሮ መረቅማ ከወዴታቴ አሳን በብርብራ የሚያሰግር ጠብቶ አሳን በብርብራ የሚያሰግር ጠብቶ ያሳማት ያሳማት ያሳማት ተኝቶ ያሳማት ያሳማት ያሳማት ተኝቶ